ሄሎ ሰላም ከሚኒሊክ ነበር የምንደውለው። እንትን chest CT angiography ነበር የፈለግነው ለማሰራት
እሺ አለ
አለ አይደለ? creatinine ኣቸው አንድ ነው መስራት ይችላል።
እህ creatinine ኗ patient ቷ አንድ ነው አንድ
እስቲ እሺ chest CT scan አለን ግን እሱን ሌላ angiography
ሌላ ስልክ ልስጥሽ እና እነሱን በመል ጠይቂያቸው።
እሺ ቆይ ትነግሪኛለሽ። አንድ ኤክሴፕቶ ሊያዝና እሺ ንገሪ። ዜሮ ዘጠኝ ሰማንያ ስምንት
እሺ ሰላሳ ሶስት እሺ ሰማንያ ዘጠኝ ሰማንያ ዘጠኝ
እሺ እሺ thank you